ጤና ይስጥልኝ። ሁሉ ስፖርት ነው እባክዎ የምንወደው።
ጤና ይስጥልኝ።
አብሮ ይስጥልን።
ሁሉ ስፖርት ኦንላይን እየተጫወትን ነበርና ቴሌብር አቆመ እንዴ? በቴሌብር
አዎ፣ ትንሽ technical የሆነ ችግር ገጥሞን ነው። አሁን በምነግሮት መሰረት ግን ማስገባት ይችላሉ።
okay።
አሁን በምነግሮት ቁጥር ያስገቡና እ ከዛ ተ- ደረሰኙን ቴሌግራም ላይ ይልኩልናል።
okay። እሺ፣ hello ቁጥሩን የያዙ እሺ።
ዜሮ ዘጠኝ ሰላሳ ሁለት ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት ሰላሳ አምስት አስራ ዘጠኝ አስራ ዘጠኝ ስልሳ ስድስት አስራ ስድስት አዎ
ይህንን ፍትሐ አምላክ ማርዬ ነው የሚለው። ፍትሐ አምላክ ማርዬ
እሺ የ- የቆረጥነው ስ- ተ- እንዴት ነው የሚሆነው?
ያ- እሱን ደግሞ ማውጣት ሲፈልጉ ይደውሉልና እንነግሮታለን እንዴት እንደሆነ።
በቃ እሺ፣ አመሰግናለሁ።
ይሄኛውን ደረሰኙን ወደ ቴሌግራም ነው የሚልኩት። ቴሌግራም ቁጥራችን ያውቃሉ?
አዎ ያውቁታል?
አዎ እሺ እሺ